ሰላም ጤና ይስጥልኝ። ቢጃ ኢትዮጵያ ሳንቲኔ
አብሮ ይስጥልን። ማሽን ተከራይቼ ነው የምኖረው የነበርና ያው ካለ እንዲሰጠ የፈልጌ ነበር።
የማሽን እሺ፣ ቢጃ አዎ፣ ኢትዮጵያ ተክ- ቢጃ ኢትዮጵያ ያስጣል አ? ምን ያልሽኝ?
ቢጂአይ ቁጥሮትን ያውቁታል? የደንበኝነት ቁጥር አሉት?
እሺ ይንገ- አዎ፣ አዎ።
ይንገሩ። BGI አውቅቻለሁ እኮ የት ይላል።
ቢሮ ቢሮ ልምጣ?
አይደለም። አይ እ ቢጂአይ ቁጥሮትን ቁጥር አሉት አይደል? የደንበኝነት ቁጥሮት አዎ ካርድ ቁጥር አለኝ። አዎ እስቲ ይንገሩኝ፣ ወይም ሲን number ኦትን ይንገሩኝ ለእኔ።
እሺ ቤት ልግባና አውጥቼ ልንገ- መልሼ ልደውል።
እሺ መልሰው ይደውሉልን። እ- ቅ- ሀሳቦትን መዝግበን እናስተላልፍሎታለን። ስለዚህ እሺ እሺ number ኦትን ወይም የሚያስ- የተመዘገቡበትን ስልክ ቁጥር ያስታውሱታል?
እሺ
እሺ ስለደወሉ እናመሰግናለን። ስለ አገልግሎት